ጤና ይስጥልኝ። support
hello፣ ሰላም ነው?
hello፣ አቤት፣ ምን እንርዳዎት?
ቻፓ በሚለው ላይ በከትሜ ብር ብሩን አስገባው ሰላሳ ብር ከዘጠና ሳንቲም ከዛ my- my balance ላይ አልገባም።
እሺ፣ ትክክል ቁጥር ልስጦት እና እዛ ላይ ቴሌግራም ላይ ያዋሩን። እሺ፣ ዜሮ ዘጠኝ ስልሳ
ዜሮ እ ዜሮ አሁን በምሰጠት ስልክ ቴሌግራም ላይ ያዋሩን። ዜሮ ዘጠኝ ስልሳ
እሺ አርባ ሁለት no no፣ ዜሮ ዘጠኝ ስልሳ ይቅርታ፣ ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት
አዎ፣ እሱ ላይ ቴሌግራም ላይ ያዋሩን።
እሺ።
ለምሳሌ